hello ጤና ይስጥልን Best Bet እንዴት ነው የምንረዳው።
ብር ከ agent ላይ ማለት ነው እሺ
እ፣ ጠፋብን። በቃ ወደታች ወረደና ወይ ወደ መቁረጫ አልገባም
ከየት ወይ ነው?
ደግሞ ከላይ አልተቀመጠልንም እና ወደታች ወርዶ በዛው ቀረ። እንዴት እናድርገው?
ወዴት ነበረ ወስዶ ያደረግከው አንተ?
እ፣ ቆራጭ ነን፣ agent ኦች ነን።
እሺ የት ሾፕ ነው?
ጭሩ ሜላት እሺ የኔ ዴስክ ላክልን።
እሺ እሺ